የማይሰራው ነገር ሄሎ ሰላም ጤና ይስጥልን።
እ እንዴት አመሸሽ እግዚአብሔር ይመስገን።
አለሁልሽ በእናትሽ ሪሴፕሽን አላነሳልኝ ብለው ነው አምቡላንስ ትልኪልኛለሽ የካቲት አስራ ሁለት
እሺ ይቅርታ፣ ለምን ነበረ?
እ ብሬን ለምን ሲቲ ነበር?
ነው ብሬን ሲቲ ነው ዊዛውት ኮንትራስት ነው እ ምንም ኦክሲጅንም ምንም አይፈልጉም ሩላውት ስኬሚክ ስትሮክ ለማስልዳንት ሩላውት ለማድረግ ነው
ቆይ አንዴ።
ሰምተሽኛል እ?
የስሞች ነው ቁጥርሽ ስኛ እንዴ
እሺ ሰማንያ ስምንት አለው ነርስ ያለው ውዴ
አለናቸው ዜሮ ዘጠኝ ሰማንያ ስምንት ስልሳ አንድ
ስልሳ አንድ ዜሮ አራት ሀምሳ ስድስት
ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስምንት ስልሳ አንድ ዜሮ አራት ሀምሳ ስድስት ሀምሳ ስድስት በቃ ይደውላለሁ።
እሺ አሁን ደውልልኝ